አይሰማም። አይሰማም።
ሰላም ጤና ይስጥልን። ቴሌቪዥን ሰላም ነው አለን። ምን ልርዳዎት?
እዚህ ቁጥር ምናምን ብር ምናምን ትኬት ምናምን ቆርጦ ነበር።
አዎ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉት።
እሺ እያነሳ ነበረ
ኮከብ ዘጠኝ ሰማ- አቤት እ?
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ።
ኧረ ስልሽ ብር እያነሳብኝ ነው ትኬት ምናምን እየቆረጠ ነው ወይ ለማለት ነው።
አዎ daily ከሆነ የተመዘገቡት ሁለት ብር ይቆርጣል። ሳምንታዊ ከሆነ አስር ብር ይቆርጣል። ትኬት ይገባሎታል። በሚገባሎት ትኬት game ኦችን መጫወት፣ እድሎትን መሞከር።
እሺ እኔ ያው መቆም አለበት አላወቅኩበትም እኔ
ኮከብ ዘጠኝ ሰማንያ አምስት ይመስላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ እሺ